ጤና ይስጥልኝ ሙሉ ስፖርት ባንኮ ምን ልርዳዎት?
ሄሎ ጤና ይስጥልን አብሮ ይስጥልን
ሙሉ ስፖርት ነው።
አዎ ነው። ምን ልርዳዎት?
እ ትናንት ማታ አካባቢ እንትን ስ- ስ- አምስት ሺና አንድ ሺ transaction ፈጽሜ ወደ ት- እንትን ቴሌብር እሺ አልገባም፣ ወደ ቴሌብርም አልገባም፣ ተቆርጠዋል። ወደ CBE ብርም
ከ transaction history ላይ ያልገባለሁትን screenshot አድርገው በቴሌግራም ይላኩልን።
እ አልገባም አ- አይተሽዋል?
አ በቴሌግራም ይላኩልን። ከ transaction history ው ላይ ያልገባለሁትን በቴሌግራም ይላኩልን።
okay።
መልካም ቀን።